ጤና ይስጥልኝ ውዴ ሀና እባላለሁ። ምን ልርዳው?
application እየተጠቀምኩኝ ኮድ እንትና እምቢ አለኝ።
እሺ እ ምናልባት ያው connection ነው የሚሆነው። እ ስልክዎት አይፎን ነው?
እ?
አይፎን ነው?
ሳምሰንግ ሳምሰንግ ነው? ያው የ connection ችግር ነው የሚሆነው። እ ደጋግሞ የሞክሩት ሆነ ግን ባለሙያ የሚፈልጉ ከሆነ ያለው ሙሉ መረጃ ይስጡኝና እኛ- እኛ የምንፈልግልዎት ይሆናል።
እሺ እኔማ አይ ያለውን መረጃ ምናምን ዝም ብዬ ከቴሌ እንትን ላይ ከ application ኑ ላይ ለማየት ብዬ ነበር።
እሺ የ connection ችግር ነው የሚሆነው እ ወይ ስለዚህ app ኡን ያሉትና እንደ አዲስ እ።
ያውርዱት።
እሺ እሺ መልካም ቀን።